ሄሎ
ሄሎ
ጤና ይስጥልን። ዶንኪ ቲዩብ ነው።
አዎ፣ ኦኬ ነው። እንትን ኦንላይን እ፣ ትምህርቱን ለመማር ነበርና ልጠይቅሽ እሺ ነበር።
እሺ፣ ስሞትም አለት
አ- ጌታቸው እባላለሁ።
ጌታቸው ማን ጌታቸው ዱጋሳ
ጌታቸው ማን አሉ?
ዱጋሳ።
ኡጋስ። እሺ፣ አይ
ስልክዎትን ይነግሩኛል?
አስራ ሶስት ዘጠና አምስት 1395 ሰማንያ ዘጠኝ አስራ ስምንት 89 18 እሺ። ከየት አካባቢ ነበር የደወሉልን?
ወይ እኔ እንኳን አካባቢ የለኝም። ሹፌር ከባድ መኪና ሹፌር አዞራለሁ።
እሺ፣ ኦንላይን ነው በአካል ሊማር ያሰቡት?
አ- okay online online
የሶስት ኮርስ ነው እሱ።
እሺ በሳምንት ሁለት ቀን ኮሜዲያን እሸቱ ያስተማረውን በአካል የሰለጠኑትን ቪዲዮ እንልክልዎታለን።
እሺ በሳምንት አንድ ቀን ደግሞ ከኮሜዲያን እሸቱ ጋር Zoom meeting ይኖረውታል።
እሺ ቪዲዮውን እና የተለያየ ጥያቄ መጠየቅ ከቻሉ በዩቲዩብ ዙሪያ የዛኔ መጠየቅ ይችላሉ።
እሺ
ሄሎ፣
እየሰማሽ እሺ። ወር ከአስራ አምስት ቀን እንደዚህ ይቀጥላል። አስራ አምስት ቀኑን ደግሞ assignment የሚሰሩ ይሆናል በተማሩት መሰረት።
ላይ አንድ ወሩን ደግሞ final ቪዲዮ ይሰራሉ።
okay ይሄ ሁሉ በኦንላይን ይሆን ይቻላል ማለት ነው።
ይቻላል። email ካሎት በ email ሆነ የምንልከው አዎ ኢሜል አለ።
በኢሜይል ሆነ የምንልከው
okay ለሶስት ወር አ ክፍያ ውስጥ ነው።
በ credit hour ሰባት መቶ ሀምሳ ብር ነው የምንሰጠው። አጠቃላይ credit hour ሀያ ነው።
ሀያ ሀያ ከዛ በሰባት መቶ ሀምሳ ብር ማለት ነው።
አስራ አምስት ሺህ ብር ይመጣል። መቼ ሊመዘገቡ አሰቡ?
አ okay አ እሺ እስኪ
እስከ ሀያ አምስት information የሚመዘ ካለ እስከ እስከ ሀያ አምስት ነው ሀያ የሚለው አምስት አይደል?
የሚመዘግ አዎ እስከ ሀያ አምስት የሚመዘገቡም ተማሪዎች discount አለ። የመጨረሻው ዙር የዩቲዩብ ስልጠና ስለሆነ አ በ credit hour አምስት መቶ ብር እና አስር ሺህ ብር አምስት አምስት ሺህ discount አለው።
አ okay አ እሺ በቃ አዎ ማለት በ- መደወል ብፈልግ አሁን በዚህ መደወል እችላለሁ መልሼ?
ይ- ይችላሉ።
አየህ። እሺ እሺ እሺ፣ አመሰግናለሁ።
ስለደወሉ እናመሰግናለን። መልካም ቀን።